hello ጤና ይስጥልን ዋሽንግተን ጤና ይስጥልን አቤት እ ዋሽንግተን አዎ እ ኢማራ ይፈልገን ነበረ
እሺ
እ አለን እ ስንት ነው የምንድን ነው የፈለጋችሁት ብሬን ነው እ እ ቆይ እስቲ የምንድን ነው የታዘላችሁ አባ የምንድን ነው ጋንዲና እሺ
ዋሽንግተን ደውላለች
ብሬን ብሬን ሌላ
hello ብሬን አቤት የማራ ነበር እሺ ብሬን የማራ አምስት ሺህ ሶስት መቶ ነው አምስት ሺህ ብር አምስት ሺህ ሶስት እ መቶ አምቡላንስ ከእናንተ ነው
አምቡላንስ አዎ ከፈለጋችሁ
ም፣ በቃ እስቲ እሺ።
ይምጣ አምቡላንስ
እ አምስት ሺህ ብር አምስት ሺህ ብር አ አምቡላንስ ከራሳቸው እ እ በቃ ይሁን እሺ የት ነው ያላችሁት ራስ ደስታ ሆስፒታል
እሺ በዚህ ስልክ ይደወል አ በስልክ ደውልልኝ እሺ